ሄሎ ሰላም ሰላም ገበያ ሰላም ነው።
ቤት ሰላም ቤት ሰላም እንትን ድር ገበያ ነው አይደለ?
አሁን ድር ገበያ ነው።
እንትን ለተመልካች የቀረበውን ጥያቄ ለመመለስ ነበር።
እሺ ለተመልካች ተመልካች ጥያቄ
እ? ለ- ለተመልካች የቀረበ ጥያቄ ነበር።
ምላሽ ለመስጠት ፈልገህ ነው?
ለተመልካች የቀረበ ጥያቄ ነበር። እሱን ለመመለስ ፈልጌ ነው።
እሺ ስልሳ ሁለት ሀምሳ አንድ ላይ ትክክለኛ ምላሽ ብለህ የምታስበውን እ? ምን ልመልስ?
መልሱን text አድርግልን ስልሳ ሁለት ሀምሳ አንድ ላይ ስልሳ ሁለት ሃምሳ አንድ ላይ text ላድርግ?
አዎ text አድርግልን ምላሽ ነው።
እሺ እሺ እናመሰግናለን መልካም